Hello hello Hello፣ አቤት።
ተደውሎልኝ ነበር። አሁን የኔም ቤት Missed call አግኝቼ ነበር የምንደወልኩት።
Missed call የምንድን ነው?
ከአዳማት እ ከአዳማት
አዳማ
ከአዳማት ነው የምደውለው።
ከምን ከምን
ደውለው ነበር ይቅር- ስልክ ላይ።
እኮ አሁን ተደውሎልኝ ነው እኮ እኔ ዌቲንግ ላይ ገብታችሁ ደወልኩኝ መልሼ። ምን የት ነው ገባኝም ልጋችሁ ሆነ ብዬ ነው።
ቲንክ ነው። አይ አይደለም፣ እርሶ ደውሎ ነበር አልሳናንሳ ቀርተን ነው። ለዛ ነው መልሼ የደወልኩት።
አዳማ ትሬኒንግ ምንድን ነበረ? ይቅርታ ከምናምን ወይ እናንተ ጋዘን ይሆናል አቃ
አይ የመኪና አከራይ ድርጅት ነው። በርግጥ
እ
መኪና አከራይ ድርጅት ነው።
መኪና አከራዮች
አ